hello ጤና ይስጥልኝ ቤተሰብ
withdraw withdraw አድርጌ እሺ
ወደ ቴሌ ብር አልገባልኝም ቆየ።
እሺ አሁን በደወልክበት ቁጥር ነው ወይስ የምትጠቀመው
አይ ዜሮ ዘጠኝ
ሌላ ነው? እሺ ዜሮ ዜሮ ዘጠኝ
ዜሮ ስድስት እሺ
አርባ ሁለት እሺ
አስራ ሰባት እሺ
ሀያ አራት
መቼ ነበር ቀኑ ዊዝድሮ ያረክበት?
ሐሙስ ቀን ሐሙስ
እም። ሄሎ
ቼክ እያደረኩልህ ነው። አንዴ ጠብቀኝ።
እሺ ደግሞ ወደ ቤት ቤት ሶስት መቶ አካውንት ተመልሷል። እሺ
ተመልሷል።
አዎ ሶስት መቶ ሶስት አይደለ?
አዎ ያ ስትሪ ስትሪ የሚለው ቦታ ነው።
አይ አካውንት ላይ ተመልሷል። ቤት ቤት አካውንት ላይ
ቤስት ቤት አዎ አካውንት ላይ ተመልሷል።
እሺ፣ አመሰግናለሁ።
እሺ እሺ